para intervenir.
ሄሎ ሄሎ፣ ታሪኩ እንዴት ነህ? ሰላም ነው አቤት። አማን ነው። እንዴት ነው?
አለን። ሾፕ ኔሙ የት ነው?
ምን አልከኝ?
የት የት ሾፕ ነው የሚጫነው ዜሙ?
ሾፑ ቅዱስ አይከል ቅዱስ አይከል ያለበት ስንት? ቅዱስ አይቀል ስንት?
አምስት ዜሮ አምስት አይቀል ዜሮ አምስት ነው የሚለው?
አዎ ይሄ መኪናው አይደለ?
አዎ። መኪና ብቻ ነው እንዴ?
መኪናው ብቻ ነው። ያው ሴታፕ ስላለ መጀመሪያ ዩዘር ስላለ መኪና ብቻ ነው። ከሄኖ አይጫንም?
ቴኖ አይጫንም። መኪና ብቻ እኮ ነው።
መኪና ብቻ ነው።
አዎ እሺ፣ እሺ አባ